hello ይሄኛውም አልገባም። ይህም አልገባም ገና።
hello hello
ይስጥልኝ Best Bet ጤና ይስጥልኝ። ማን ልበል?
መቅደስ ምን ነበር?
መቅደስ።
አ- እሺ እ፣ ስልክ እ፣ ልንገርሽና እሺ አንዱ አንድ ሺህ ብር fail ይላል። አንዱ ደግሞ እ፣ ሁለቱ ደግሞ እ፣ ገብቷል ይላል፣ confirm ይላል። ግን አልገባም account ኤ ላይ።
አይ፣ እ፣ confirm ማድረግ ካለ ከዚህ confirm መደረግ ስላለበት ነው።
okay approve እሺ፣ approve እኛ ጋር approve መደረግ ስላለበት ነው።
approve መደረግ አለበት አይደለ?
አዎ እሺ፣ አሁን እ፣ ቁጥር ልንገርሽ። እ፣
የ Best Bet ቁጥርህን አዎ ዜሮ ዘጠኝ
እሺ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት ስልሳ አምስት ስልሳ አምስት
እ፣ ሰላሳ ዘጠኝ ሰላሳ ዘጠኝ አርባ አራት
ዘጠኝ ብሎ የሚጀምረው ነው አይደል?
አዎ
አንድ ሺህ አምስት መቶ እና
አንድ አንድ ሺህ ሺህ ብር አይደለ?
አዎ አንድ ይሄ- ይሄኛው እንትን ነው failed ነው። በ voucher ነበር የሞከርከው failed ነው።
okay
እነዚህን approve failed።
ላድርግልህ።
እነዚህን approve አድርጊልኝ።
ወደ ቴሌ ብር ነው ግን ምንድን ነው ቻፓ ስለሆነ ትንሽ process አድርጎ ይገባላል። ትንሽ ደቂቃ ነው የሚፈጀው ብዙ ማለት ነው።
okay ወደ ንግድ ባንክ ነው የላኩት።
ወደ ንግድ ባንክ ነው? አይ ወደ ቴሌ ብር ነው ሰው ወደ ቴሌብር ነው የሚለው።
አዎ ቆይ ሲል ይልክ አንዴ ጠብቀኝ። connection ኡም እያስቸገረ ነው፣ ግን approve የሚደረገው እኛ ጋር በቴሌ ብር ሲላክ ነው። ለዛ ብዬ ነው።
okay ወደ ንግድ ባንክ ንግድ ባንክ ከሆነማ እንትን ብመልስልክ ይሻላል። ንግድ ባንክ ከትላንት ጀምሮ እያስቸገረ ስለሆነ አይገባልም። process ላይ ነው የሚቀረው።
እና በ- መልሰሹ ወደ ቴሌ መላክ እችላለሁ።
አሁን እኮ ወደ ቴሌ ብር ነው እኔ እያልኩክ የነበረው። አንተ ንግድ ባንክ ስትለኝ ነው እንጂ ይሁን አጠራጠርኩ።
ይሁን ወደ ቴሌ ይሁን አለ እኮ ወደ ቴሌ ብር ነው ቢሆን የሚሻል እኮ አሁን ማለት ነው። ቢያንስ ትንሽ ደቂቃ ይሻላል።
ቆይቶ ይገባል። እንትን ግን ይሻላል ንግድ ባንክ ይቻላል ግን ይቻላል።
ከትላንት ጀምሮ ያስቸገረ ስለነበር
ችግር የለም። ኧረ ይሁን እሺ፣ እሺ፣ እሺ።
እሺ ለማለት በቃ ትዘጋዋለህ። ይኸውና approve ላድርግልህ፣ ችግር የለውም። ወደዚህ ቁጥር ነው ወደ ነገርክኝ ቁጥር ነው አይደለ?
አዎ እዚህ አይ ወደዚህኛው ይህ አሁን የደወልኩት በዚህ ዘጠኝ አስራ ዜሮ አምስት ዘጠኝ ሰባ አስራ አምስት አምስት ሰባ አምስት ሰማንያ አስራ ዘጠኝ ወይ ሊያውና አረ- እንትን በል ነው connection ዜሮ ዘጠኝ አስራ አምስት ሰባ አምስት ዜሮ ስምንት አስራ ዘጠኝ እኮ በደወልክበት ነው ቴሌ ብሩ በዚህ በደወልኩት አዎ ቴሌብሩ በዛ ነው።
እንትን ደግሞ የ Best Bet ደግሞ ዜሮ ዘጠኝ ሰባ ስምንት ስልሳ አምስት ሰላሳ ዘጠኝ አርባ አራት አዎ እሺ እንትን እያለ ስለሆነ connection እያስቸገረ ስለሆነ እሺ ችግር የለውም approve አደርገዋለሁ። እሺ አይ አይ እሺ፣ እሺ እናመሰግናለን።